ጤና ይስጥልኝ ቪዛ ኢትዮጵያ ኤደን ነኝ እባክዎት ምን ልርዳዎት?
ሄሎ ጤና ይስጥልኝ እንዴት አረፈድሽ?
እግዚአብሔር ይመስገን።
እ፣ ከ territory five route አርባ ሁለት ነበር የምደውልልሽ።
እሺ
እ፣ አርሴማ ባርና ሬስቶራንት
አርሴማ ባርና ሬስቶራንት። እሺ አ የ draft ማሽኑ ተበላሽቶባቸዋል እና technician እንድትልክልኝ።
እሺ ቪዛ ID የደንበኛውን ቪዛ ID ሊነግሩን ይችላሉ?
ID ውን አላውቀውም። የኢሊደሩ ልንገርሽ እኔ ጋር ያለው እሺ እኛ ጋር የሚኖረው ኢሊደር ኮዳቸው ነው።
ስንት አልከኝ?
የኢሊደር ኮዱን ልንገርሽ አዎ አዎ ሀምሳ ሀያ አንድ
ሀምሳ ሀያ አንድ ሰላሳ አምስት ሰባ
ሰላሳ አምስት ሰባ አዎ
አንዴ እባክዎት መስመር ላይ ይጠብቁን።
መልካም
ቲም ደንበኛት መስመር ላይ ነው አ
ወይ TIN number አቸውን የሚያስታውሱ የሚያውቁት ከሆነ ይነግሩን።
number አቸው ልንገርሽ ዜሮ ዜሮ ሰባ ሰባት
ዜሮ ዜሮ ሰባ ሰባት ስልሳ አራት
ስልሳ አራት
ሀምሳ ሰባ ዘጠኝ
ሀምሳ ሰባ ዘጠኝ ሙሉ ስሞትን ይንገሩን።
የኛውን ንጉሴ ገብሬ